ሄሎ ሄሎ ሄሎ፣ አቤት።
ጤና ይስጥልን።
አብሮ ይስጥልን።
ኢዩኤል ኖት
አዎ ኢያኤል ከ We Plus Solution ነበረ እና ምደውልሎት እሺ ባለፈው ሳምንት እ፣ ስቆት መጥቼ register አድርጌዎት ነበረና
እሺ ሙሉ register ስላላደረጉ ሙሉ register እንዲያደርጉ ነበረና እ፣ link ኡን በ text እንላክ ልከንሎት register እንዲያደርጉ ነበረ ወይ ካልሆነ በከ Play Store We Plus Solution Provider የሚለውን app አውርደው ሙሉ አለ ሁለት register- እኮ We Plus አወርዳልኛለች አዎ የዛን እኔ ቀን።
ነኝ ያወረድኩልሽ እና ወይ በ provider ኡ ሙሉ register የሚለውን እንትን በይና ሙሉ register አድርጊው። እሺ
እሺ በቃ ችግር የለም እሺ፣ አረጋለሁ ካልሆነም ቲ- እንትንም እልክልሻለሁ፣ link ኡንም እልክልሻለሁ።
እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ እሺ